ጤና ይስጥልኝ ቤት ወይ ተሪት ነው የምንረዳው?
ብር ዝዶ አርግቼ አልገባልኝም። አምስት ሺህ ብር
እሺ አሁን የደወልክበት ነው የቤት ቤት ቁጥር?
አዎ
ወደ ቴሌ ብር account ነው?
አዎ ወደዚህ ቁጥር እሺ በቃ ገብቶላል። እሺ አሁን check አድርገው።
እሺ እሺ